Absolutnie, z tej strony.
አቆዳሌ እሸቴ እሺ፣
ሶስት
ይቆራረጣል ድምጽህ ወንድሜ። እሺ፣ አስራ ሶስት ሀያ ሁለት እሺ፣
ዘጠና ስምንት አስራ ስምንት
አስራ ሶስት ሀያ ሁለት ዘጠና ስምንት አስራ ስምንት ያ አ
እሺ ሁለት ጨዋታዎች እ፣ ገና እየተካሄዱ ነው። ጨዋታዎች ሰማንያኛ ያለ- ደቂቃ የሆነ ጨዋታ አለ። ያለቁት ታርመዋል። አሁን
Okay እሺ፣ okay እ፣ ስለዚህ እየሄደ ነው ማለት ነው።
አዎ አንዱ ሶስት ሁለት ጨዋታ ታርሞላል። ሶስተኛው ጨዋታ ሰማንያ ደቂቃ ላይ ነው አሁን ያለው። ስለዚህ እስኪ ያልቅ ጠብቅ። እሺ፣ እሺ እሺ፣ ሌላ okay፣ በቃ ይሻላል።
እሺ፣ መልካም እድል።
አሜን።